ሀሎ ጤና ይስጥልን።
ሰላሞች እግዚአብሔር ይመስገን አባት፣ ምን ልርዳዎት?
long base አይተን ነበረ። ስሬፍ ዋን ኤክስ ዜዱ ማለት ነው። ሁለት ሺህ ሎንግ ዘጠኝ- ቤዝ አ፣ ሁለት ሺህ ዘጠኝ ሞዴል
ሁለት ሺህ ሰባት long base ያለን ሁለት ሺህ ሰባት ነው አባት።
ሁለት ሺህ ዘጠኝ ካኪ ከለሩ ተሽጦ ነው።
አዎ long base አሁን ያለን ሁለት ሺህ ሰባት ነው።
ዋን ኤክስ ዜዱ ማለት ክፍት ከኋላ
አዎ እሱ የለንም።
ሁለት ሺህ ሰባት ነው ያላቸው።
long base ሁለት ሺህ ሰባት አለን አራት ነጥብ አምስት
ስንት ሞ- ሁ- ሁለት ሺህ long base ሁለት አራት ነጥብ ሁለት ሺህ ሰባት አራት ነጥብ አምስት
ክፍቱ ነው ወይስ ሙሉ ዝጉ ነው? አልተግባባንምማ።
አሁን ላይ ያለን እኛ long base አባት ሁለት ሺህ ሰባት ነው።
እኮ ዘጠኝ ሎንግ የለን።
ቤዝ ስሚኝ አንዴ። long base በሽፍን ነው ወይስ በክፍት ነው?
በሽፍን ነው በክፍት ነው።
አ፣
እስኪ አንዴ ይጠብቁኝ ዲሎት አንዴ
እም፣ እኔ የምትወያየው ስሚ።
ይጠብቁኝ አንዴ እያየሁልሽ ነው።
ታሲነኝ ምናምን ያለው ሰውዬ khaki color እኮ ለቆብን እኮ እሱን አይተነው እኮ ነው እኛማ።
እስቲ ቲ- እኮ ቲክቶክ ላይ የ- ቲክቶክ ላይ የተለቀቀ
አ፣ khaki color እስቲ ቆይ አንዴ ይጠብቁኝ የቆየ ነው አዲስ ላይ ያለው እሱ።
እሺ ማለት ነው። ሁለት ሺህ ሰባት አራት ሚሊዮን ምናምን ያሳየ አይነት ነው እሱ። አስራ አንድ አስር ነው። ግን ቆይ ያዋጣል። አሁን ሁለት ሺህ ሰባት ስምንት ቢገኝ ከሆነ ማርክቱ ማርክቱ ከሆነ ነው ያሳየ ማርክቱ ከሆነ ነው የሚል እኮ ነው። لا لا لا وانت تقطع ስላደኩ ፍልክል ባለ መኪና እዛ ብዙ አለ የተቀየረ ብዙ መኪና አለ አንድ አምደ ማርያም የሚባል
መስመር ላይ ነዎት?
እየሰማሁሽ ነው አዎ የ- አሁን ላይ የለም አባት የቆየ ነው ያዩት።
ማርያምን እውነት ይሄው እንዳለ እያየሁ ነው። የለም አሁን ላይ እሱ ወይም በቃ ደግሞ እንትን እሱ ቁጥሮትን ለያዝና
አ?
ቁጥሮትን ይዤ- ቁጥሮትን ይዣለሁ እደውልልዎታለሁ ካለ ላጣራና እደውልልዎታለሁ። እዚህ ላይ ግን እያሳየኝ አይደለም።
በቃ እሱ ችግር የለም።
long base ሎንግ አይደለም base ኡ የአንቺ- የእናንተ long base ኡ ሽፍን ነው ወይስ ክፍት ነው? One HZ ነው ያየሁት እኔማ ክፍት khaki color ስልሳ ሶስት ሺህ ቤት
ዋኔች ዜድማ የቆየ እኮ ነው። ዋኔች ዜድ ከሆነ
እኮ ዋኔት ዜድ ሞተር ማለት ክፍቱ ከኋላ ስሬት ፓትሮል
እስኪ ካለ እሺ ላጣራና ልደውልልዎት መልሼ
እሺ
እሺ